ማሊባባ ናችሁ?
hello፣
ማሊባባ ነው አይሰማ?
አቤት፣
መኪና አለ ማሊባባ ነው?
አቤት።
እሺ አባዱላ መኪና አለሽ እንዴ? እሺ አባዱላ አባዱላ ይኖረናል።
መኪና አለሽ?
አባዱላ ይኖረናል።
ያለጠፈ ነው?
አለን አባል
ያ- ያለጠፈ አለሽ?
ባለጠፈ ነው የሚፈልጉት አ
እኮ ልደው- እንደውልሎታ ቁጥሮትን ይጋሩኝና እንዲ- ይደውልሎ እንደውልሎታ እሺ አንኪ ልስጥሽ። እሺ 09 እሺ፣
03 67
እሺ፣ 39
እሺ። ሁለት ሺህ ስንት ሞዴል ነው የሚፈልጉት? እሺ፣ ሀያ ይላል።
አምስት እሺ፣ ሀያ ለ- አምስት እሺ፣ አውቶ- ስንት ሞዴል?
አውቶማቲክ ነው አውቶማቲክ ነው የምንፈልገው። እ፣ ስንት ሞዴል አለ? እስከ ስንት አለ? አባዱ እኮ እስከ ስንት ነው የሚፈልጉት?
ከፍተኛ 2007 ነው አይደለ? ከዛ በላይ አዎ።
አለ እንዴ?
ሰባት በቃ 2007 ዋዛ ዋዛ እስከ ስንት
እስከ ስንት አለ? አሁን እናንተ የምታገኙት ነዋ።
እኮ ባንክ እናያይዛለን። cash ነው
እ፣ አ፣ ሴላሪዮ አለችኝ 2023 ሞዴል ሴላሪዮ 2022 ሴላሪዮ አለችኝ።
እሺ
እሷን ቀይሬ ነው እንትን እሷን ሽጬ ነው እንትን የምለው።
እኮ ቅያሪ ማለት ነው። እሱ ላይ ሊጨምሩ ብር አ
እሺ እንደውልለታለን።
የባንክ access አለሽ እንዴ? ያላችሁ
ባንክ እናያይዛለን።
okay 50% የሚለውን
እንደ መኪናው አይነት አባት
okay እሺ፣ ደውዪልኝ ያለውን ነገር አስ እንደውልለታለን። እሺ መጨረሻውን ቁጥር ይዘሽዋል?
አዎ ሀያ አምስት አሉኝ አይደል?
ሀያ አምስት አዎ፣
ጥሩ።
እሺ